ሰላም ጤና ይስጥልኝ።
ያው ተነስተን እግዚአብሔር ይመስገን።
መረጃ ለመጠየቅ ነበረ።
እሺ ይቻላል።
እንትን ሎንኪቲቭ የስራ ማስታወቂያ ና ማውጣት ነው የሚል ነበረ።
አዎ፣
በምን ነበር እንትን ማድረግ ይቻል
ቪዲዮ ስር ሊንክ አለ መመዝገቢያ።
እ?
ቪዲዮ ስር link አለ መመዝገቢያ link።
okay በሱ ብቻ ነው የሚቻለው?
በዛ ይመዝገቡና ከ- ካልሆነ ይደውሉ።
እ? እ?
በዛ ይመዝገቡ መጀመሪያ እ፣ አልሰራለት ካለ ይደውሉ።
እሺ።
እሺ